ሰብሊ አቤት ሀኒ ነኝ ማ ሀኒ ነኝ ሰብሊ ሄሎ ሀኒዬ እንዴት ነሽ?
አለው ስልኬን ስትላለ ነው አልሰራ ስላለኝ ነው ነገር የለውም አንድ ሺህ ምናምን ብር ገብቷልሽ።
አዎ እኮ ስደውልለት እኮ አያነሳም በቃ ትንሽ እንጠብቀውና እንትን እኔም አንድ የነ አንቴን ቤት ውልዋዋል ቀበሌ ነኝ ያለ እንደጨረሱ በማል በማል አሁን አትሞክሪለት ሞክሪለት ስልሽ ትሞክሪያለሽ ስወጣ ማለት ነው ብሩን ቶሎ ሰተንሽ የት እንደሚቆረጥለት ምናምን ለማወቅ አዎ አይ እንትን ነው ጅጅጋ ነው እጅጋ ነው። ስለዚህ እስኪ ሰውዬ ለመቼ ነው
ትላንት ለዛሬ ነው የሚለው
ትናንት ለዛሬ ታዲያ ይደርስል አይደርስለትም።
አይ እንጃ እንግዲህ እስኪ ጠይቀዋለሁ ለማንኛውም ጠይቂው ቀን ይቀየርልኝ የሚል ከሆነ ቀን አስቀይሪለት እንጂ የዛ- የዛሬው መንገደኛ አይሄድም እንዴ እስካሁን እኔ እንጃ ግን ስደውልለት አያነሳም አይሰራም ስልክ በቃ ታዲያ ትንሽ ጠብቂውና እ፣ ትደውያለሽ በመሀል በመሀል አንዴችን የቀበሌዋን ስራ ልጨርስ እሺ ችግር የለም እሺ እሺ